ጤና ይስጥልኝ ቢስትዌት ረዲት ነኝ። ምን ልርዳው?
ብር እንትን ብዬ አልገባልኝም።
እሺ የቤስት ቤት ቁጥር አሁን ዜሮ ደውል ማለት ነው።
በዚሁ ስልክ ቁጥር አ በዚሁ ቁጥር እሺ
confirm ብሏል። hello
ሌላ እሺ፣ አዎ አየሁት። ስንት ብር ነው?
አስራ ሰባት ሺህ ብር እሺ ኮንፈርም ብሏል። ግን እንትን አ- ትራንዛክሽን ኮንፈርም መደረግ ስላለበት ነው። እሺ እኛ ጋር አሁን ገብቶልሃል። check አድርገው ቴሌ ብር ላይ።
እሺ፣ እሺ ለደወሉ እናመሰግናለን። መልካም ቀን።
እሺ።